እነግርሃለሁ።
ሰላም ነው።
ልርዳው?
ኢቲኤስ ነው አይደለ?
ምን አሉኝ?
ኢቲኤስ ነው አይደለ?
ኢቴሳ
በ TikTok ነበር ያየሁት እና ደውላችሁ እ፣ ምት- ለምን ዱባይ መሄድ እንደፈለጋችሁ ከተነገራችሁ ትኬት በነፃ ይሸልማል ተብዬ ነው።
እውነት ነው። እሺ ሙሉ ስም ልውሰድ?
እሺ
ማን ልበል?
ሰላም ሰላም ግዳይ ሰላም ማን?
ግዳይ
ሰላም ግዴ የአያት ስም አዎ የአያት ስም ተክ- ተክሌ
እድሜ ተክሌ እድሜ
እድሜ ሀያ ስድስት
የትዳር ሁኔታ
single
ፓስፖርት አሉት?
እህ አለኝ
እሺ ሰማንያን ሰማንያ አራት የምንሰጠውን አገልግሎት ይነግሩኛል?
ምን አልከኝ?
ሰማንያን ሰማንያ አራት ምን እህ።
አይነት አገልግሎት እንደምንሰጥ ይነግሩኛል?
አዎ እ፣ ያው በመደወል እ፣ ይሄ የኢንሹራንስም የፓስፖርትም የቪዛ ሁኔታም እንዲሁም ደግሞ የምንድን ነው ይሄ የበረራ ሁኔታዎችን ማወቅ እንችላለን።
አሪፍ። እሺ ወደ ዱባይ ለመሄድ ለምን ፈለጉ?
የፈለግኩት እ፣ ከዚህ በፊት ስራ ስራ ነበርና ትንሽ ኪሳራ አጋጠመኝ እና እሺ ስለዚህ እ፣ ነጋዴ ነኝ ማለት እ፣ ልነግድ ነው ወደ ዱባይ አሁን ያሰብኩት okay እና እሱን ለመስራት ትንሽ ካገዘኝ ብዬ ነበር ያሰብኩት። የእናንተ እ እ?
ትኬቱ ትኬቱ ትንሽ ካገዘኝ ብዬ ነበር okay ያሰብኩት።
okay ኪሳራ ውስጥ ስለገባሁኝ እህ።
ስልክ ቁጥር አሁን የደወሉበት ነው የሚጠቀሙት?
አዎ